እንዴት ነሽ?
እግዚአብሔር ይመስገን።
ከቢዩ ነበረ ምደውልልሽ።
እሺ።
እ፣ ሬስቶራንት አድራሻ ቀይራችኋል እንዴ?
አዎ፣ የት ገብታችኋል?
እዛው አካባቢ ወረድ ብሎ ለእንትኑ እኮ አድራሻ ልኬለታለሁ።
እንደ driver?
agent አይ driver ኦቹማ አውቀዋል እዛ አካባቢ የሚሰሩት okay።
already እየመጡ እየወሰዱ ነው።
የት አካባቢ ነው ቦታው?
ኪሮ አካባቢ አንደኛ በር ጋር ነበርን። ጀሞ አንደኛ በር እም፣ ኦልማርት ጋር ነበርን። ወረድ ብሎ ወደ ኪሮ በሚወስደው መንገድ ላይ ነው።
አንድ ኪሎ ሜትር ይሞላል።
አዎ በጣም አንድ ኪሎ ሜትር ይሞላል። እድን ቅርብ ነው በጣም እሺ፣ በቃ ነው።
በእግር እርምጃ አስር ደቂቃ እሺ፣ እሺ፣ thank you